ጤና ይስጥልኝ ሁሉ ስፖርት ነው ባኮም ለዳ
ስንት ቴሌብር ላይ ወደ ሎዞ ስፖርት አስተላልፌ
ዲፖዚት አድርገው ነው
አይ አይ እምቢ አለኝ። የለም እዛ ላይ
ምኑ ነው እምቢ ያሉት?
ቴሌብር ላይ ወደ ሌሎ ስፖርት አስተላልፍ ማለት ነው።
እሺ
ብሩ የለም እዛ ላይ እንትና ደግሞ ላክ ስላሉ ልክ ያለው የእንትና
የማንን
ያኛው ስፔሻል ሹት አድርጌ ልክ ያለው ሜሴጁን ማለት ነው።
እሺ ቴሌግራም ላይ ከሆነ እናየው ይለውታለን።
አዎ ያለው እሺ